Hello Hello፣ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ወይዘሮ ዞይድ ይኸው እ፣ ትርሲት ነኝ። ከ STEM for Kids ነበር የምደውልልሽ።
እ እ ከ STEM for Kids የልጆች የኮምፒውተር programming class።
እሺ እሺ፣ እንዴት ነሽ? ሰላም ነው?
ደህና ነኝ። እንዴት ነሽ?
እግዚአብሔር ይመስገን አለን። እ፣ እሺ ናዝራዊና ግሬስ የ summer camp class ወስደው ነበር አይደለም?
አዎ summer camp ነበሩ።
አዎ። እንዴት ነበር ቆይታቸው?
ቆንጆ ነበረ፣ ቆንጆ ነበረ። አንድ ጊዜ መልሼ ልደውልልሽ የእኔ እመቤት።
እሺ እ፣ አንድ ጊዜ፣ በዚህ አንድ ስልክ ደቂቃ።
ሳይሆን በሌላ ስልክ ደውይልኝ ከቻልሽ።
text አድርጌልኝ እና Okay። እሺ እሺ የእኔ እመቤት፣ እሺ እሺ